ጤና ይስጥልኝ እናት ባንክ።
ጤና ይስጥልኝ።
አብሮ ይስጥልን።
ኤደን እባላለሁ። ከ Arif Pay ነበር የምደውለው።
ከየት?
ከ Arif Pay
እሺ ምን ልበል?
አቶ ኤርሚያስን ማግኘት እችላለሁ?
ቆይ ስልክ ልስጦት።
እሺ
ዜሮ አንድ አንድ አምስት እሺ ሀምሳ
እሺ ሰባ ሰባ አራት
እሺ። በዚህ ማግኘት እችላለሁ እሳቸውን?
የእሳቸው secretary ያገኛሉ።
እሺ አመሰግናለሁ በጣም።
እሺ።
መልካም ቀን።
አሜን።